አድማጮቻችን በዛሬው ዕለት የገነነ መኩሪያ ኢህአፓና ስፖርት ሁለተኛ መጽሐፍ ትረካን እንጀምራለን። በዚህም የጠቅላላ ዝግጅታችን ፍጻሜ ይሆናል። ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ 2007 ዓመተ ምህረት ሁለተኛ መጽሐፍ መግቢያ እነሆ ኢህአፓና ስፖርት ሁለተኛውን መጽሐፍ ይዤላችሁ መጣሁ። ይህኛው መጽሐፍ ታሪኩ ያጠነጠነው ሻሸመኔ ነው። የታሪኩ መነሻ በኢህአፓ አቀናባሪነት በሻሸመኔ ባንክ ኦፐሬሽን ተፈጸመ። ሻሸመኔ ከተማ ውስጥ የተሟሟቀ ግጥሚያ የሚያደርጉ ስምንት ቡድኖች ነበሩ። እነዚያ ታዋቂ ክለቦች በባንኩ ኦፐሬሽን የተነሳ ፈርሰው ተጫዋቾቹ ታሰሩ፣ ተሰደዱ፣ ተገደሉ። በዚህ ባንክ ኦፕሬሽን በከፍተኛ ሁኔታ ስሙ የሚነሳው ጀማሉ አሊ ነው። የዚያኑ ዕለት ከባንኩ ገንዘብ ጋር በተያያዘ ተይዞ ታስሮ ነበር። ታሪኩ በከፊል የሚያጠነጥነው ጀማሉ አሊ ላይ ነው። በወቅቱ በከተማው መነጋገሪያ የነበረውና በመጨረሻም ሞት የተፈረደው በሱ ላይ ነበር። ሁሉም ቦታ እሱ ስለነበር በዙሪያው አጠነጠንኩ። ከሱ ባሻገር መስፍን ወርቄ የተባለ ጎበዝ ኳስ ተጫዋች ያጋጠመውን ውጣ ውረድና ከሞት ለማምለጥ ያደረገው ግብግብ ተጠቃሽ ነው። ጉዳዩ ከሻሸመኔ ተነስቶ ይርጋለም ደርሶ አዲስ አበባ ይመጣል። ከዚሁ ጋር በተያያዘ ከባንኩ ዝርፊያ በፊት ጥቂት ወራት ቀደም ብሎ አስራ ዘጠኝ ሰዎች በተገደሉ ጊዜ ታዋቂ ኳስ ተጫዋቾች ከሟቾቹ ውስጥ ይገኛሉ። እነዚህ ሰዎች ከመያዛቸው በፊትና በኋላ አስገራሚ ነገሮች ታይተው ነበር። በአካባቢው የነበሩ ጃማይካውያን ሳይቀር ተይዘው የተገረፉበት ሁኔታም አስቂኝም አሳዛኝም ነበር። ስልጣን የሕዝብ ነው በሚል በአናጺ ማህበር ስር የተደራጁ ሰዎች ከተማውን ከደርግ ነጥቀው የራሳቸውን ሕግ አውጥተው በማስተዳደር ሂደት ውስጥ የታየው አስገራሚና ሞትን ተከትሎ የመጣው ድርጊት ተካቷል። ማህበሩን ያቋቋመው የእግር ኳስ ቡድንና የኢሃፓ ድጋፍ በዚህ መጽሐፍ ውስጥ ተካቷል። ቁጥር ሁለት መጽሐፍ በሁለት የተከፈለ ነው። መጽሐፍ አንድና ሁለት በሚል ተከፍሏል። መጽሐፍ አንድ ከኦፐሬሽኑ በፊት ያለው ታሪክ ሲሆን መጽሐፍ ሁለት የባንኩን ዝርፊያና ዝርፊያውን ተከትሎ የተከሰተው ነገር ነው። ይህን መረጃ ለማሰባሰብ ከጽሁፍ መረጃዎች በተጨማሪ ከአንድ መቶ ሰው በላይ በማነጋገር የተቻለውን ያህል ተሰብስቧል። ታሪኩ ስፖርተኞች ያሉበትን ትርምስና መሳደድ ያጠነጠነ ነው። ማስረጃውን በአብዛኛው ያሰባሰበው አበበ ማንደፍሮ ነው። አንደኛው ክፍል ከወጣ በኋላ የተለያዩ ሰዎች ብዙ ታሪክ እንዳላቸው እየደወሉ እየቀጠሩ አጫወቱኝ። በተለይ በክፍለ ሀገር ያሉ አስገራሚ ታሪክ እየቀጠሩ አጫወቱኝ። አስገራሚ ታሪክ እንዳላቸውም ማወቅ ችያለሁ። እኔ የምፈልገው ከስፖርቱ ጋር የተያያዘውን ጉዳይ ብቻ ነው። መጽሐፉን ኦፐሬሽን ቡልቻና ያልኩት በባንክ ዘረፋ ወቅት ብዙ ነገር የተከሰተው እዚያ በመሆኑ ነው። ባንኩ የሚገኘው በቀበሌ አራት ክልል ውስጥ ቢሆንም ከባንኩ 200 ሜትር ርቀት ቡልቻና ቀበሌ ይገኛል። ብዙዎች ያመለጡት አብላጫው ገንዘብ የሄደው በዚህ በኩል በመሆኑ ስያሜውን ቡልቻና ቀበሌ ጋር አያይዤዋለሁ። በአዲስ አበባ በታዋቂ ክለቦችና በብሔራዊ ቡድን አካባቢ በርካታ ያልተነኩ ታሪኮች አሉ። ይህንን የአፓና ስፖርት መጽሐፍ ሶስት በቀጣዩ አዘጋጅቻለሁ። ቁጥር ሶስት እንደ ቁጥር አንድ አዲስ አበባ ላይ ያጠነጥናል። በቁጥር ሁለት መጽሐፍ እንደተለመደው አንዳንድ ባህለ ታሪኮች በስማቸው እንዲወጣ ለማሳመን ብዙ ጥሬአለሁ። አንዳንዶቹ አሁን ያሉበት የሥራ መስክ አመቺ እንዳልሆነ በሰራተኞቻቸውና በማህበረሰቡ ተቀባይነት ላያገኝ ይችላል በሚል ስም ያለመጠቀሱን መርጠውታል። ለምሳሌ በወቅቱ ባንክ ገብተው ገንዘቡን ካወጡትና ካስተላለፉት ውስጥ አሁን የፍርድ ቤት ዳኛ፣ የባንክ ስራ አስኪያጅ፣ የባንክ ሰራተኛ፣ ፖሊስና የመስሪያ ቤት ኃላፊነት ቦታ ላይ ይገኛሉ። አንዳንዶቹ ግን ከብዙ ክርክር በኋላ በመተማመን ስማቸውን ፈቅደውልኛል። ከባንኩ ጋር በተያያዘ ገንዘቡን የወሰዱ ሽፋን የሰጡ ዘበኞቹ፣ መርማሪዎች፣ በቦታው የነበሩና ሌሎችም መረጃውን ተባብረውኛል። ይህን መጽሐፍ እናንተ ጋር ለማድረስ እንደተለመደው ባለቤቴ አስቴር አየለ በስራው ላይ ከጎኔ ያለች፣ መስፍን አዲስ፣ ግሩም ዘነበ የአዲስ ዜማ ባልደረቦቼ ብርሃኑ ግዛው፣ አለማየሁ መኩሪያ፣ ጸጋዬ መርጊያ፣ መሰለ መንግስቱ፣ አብደላ አህመድ፣ ዘውድነ ጌታቸው፣ ጊዮን ደሱ፣ ክርስቲያን ጸደቀ፣ ስለሺ መኮንን፣ ዴዝመን ማርቲን፣ የአናጺ ማህበሩ ቃለ ጉባኤ ያዥ ታዲዮስ አስራት፣ የአባቱ ስም የተቀየረ አመሰግናቸዋለሁ። ክፍል አንድ መጋቢት 1969 ዓመተ ምህረት በአካባቢው የተሰበሰቡትን ሰዎች እየገፈታተረ የሚሮጠው ሰው ማንም ሊደርስበት አልቻለም። አሳዳጆቹ ያዘው ያዘው ቢሉም አባሮ የሚያስቆመው አልተገኘም። እንደርስበታለን ብለው የሚያባርሩት ሰው የሩጫውን ፍጥነት አይተው ተስፋ ቆረጡ። በኦሎምፒክ ሩጫ ጃማይካውያን በአጭር ርቀት ፈጣን መሆናቸው ይህ ሰው እዚህ እያስመሰከረ ነው። ሰውየው ከሁለት ዓመት በኋላ በአዲስ አበባ በሚደረገው የአንድ መቶ ሜትር ሩጫ ማሸነፉ ብቻ ሳይሆን የኢትዮጵያን ሬከርድ ሰብሯል። አሁን ከአባራሪዎቹ ለማምለጥ የሚሮጥበት ፍጥነት ሬከርድ ከሰበረበት ጊዜ የፈጠነ ነው። ቀይ ማሊያ አድርጓል። የአሁኑ ሩጫ ሜዳሊያ ለማግኘት አይደለም፣ ነፍስን ለማትረፍ ነው። ሰውየው እዚህ ሀገር ከመጣና መኖር ከጀመረ አንስቶ እንዲህ አይነት ነገር ገጥሞት አያውቅም። ሰዎች ሊደበድቡት እያባረሩት ነው። ከጀርባው ደግሞ ቅልጥ ያለ የመሳሪያ ተኩስ እያጀበው ነበር። ካገኙት እንደሚገሉት ያውቃል። ሲገሉት ቀጥቅጠው ነው። ሩጫው ፍጥነት ቢኖረውም አሁን እየደከመ ነው። መደበቂያ አግኝቶ ካላመለጠ አለቀለት። በመንደሩ ውስጥ ተሽለኩልኮ ሄደና አንድ ቤት ዘው ብሎ ገባ። ጠላ ቤት ነው። ሴትየዋ እንስራ እያጠቡ ዞር ሲሉ በቤት ውስጥ ሰተት ብሎ የገባውን ሰው አዩት። ማመን አልቻሉም። ያልጠበቁት ነበር። በጣም ደነገጡ። ፊት ለፊት እንደተያዩ በስመ አብ ብለው አማተቡ። መጮህ ፈለጉ። ጭራቅ ዘሎ ቤታቸው እንደገባ ምንም አልተጠራጠሩም። ሰውየው ቁምጣ ነው ያደረገው። ጸጉሩ ጭፍር ያለና መልኩም ጥቁር በመሆኑ ጭራቅ አይደለም ለማለት አስቸጋሪ ሆነባቸው። ግን መጠየቅ ይኖርባቸዋል። እንዲህ የሚመስል ሰው ከዚህ በፊት አይተው አያውቁም። ፊት ለፊታቸው ተገትሮ ንቅንቅ ትንፍሽ የለም። አይናገርም፣ አይጋገርም። ብቻቸውን መሆናቸው እንዳለቀላቸው አወቁ። ጭራቅ በእንዲህ አይነት ሁኔታ ይመጣል ብለው አልገመቱም። ከዚህ ቀደም ሰዎች አንዳንድ አፈታሪክ መሰል ነገር ሲያወሩ ሰምተዋል። እንዲህ አይነት ነገር በእውን ይሆናል ብለው አስበው አያውቁም። ይኸው ዛሬ ቤታቸው ውስጥ ይሄ ነገር ተከሰተ። ግራ መጋባት ብቻ ሳይሆን ተደናገጡ። ሴትየዋ በድጋሚ በስማ ብለው በእጃቸው የያዙትን ከፊት ለፊታቸው ጭራቅ ነው ብለው በገመቱት ሰው ውሃ ፊቱ ላይ ረጩበት። በእጁ ሽ ብሎ ዝም እንዲሉ አስተኛቸው። መጮህ ሲጀምሩ በእጁ አፋቸውን ጥርቅም አድርጎ ያዘ። በቃ አለቀልኝ ብለው መፍጨርጨር ጀመሩ። መሬት እንደወደቁ ማነህ አሉት። እኔ እኔ ዴዚ ዴዜ የስ ውጣልኝ፣ እምቢ፣ ፖሊስ እጠራለሁ፣ እምቢ። ሴትዮዋ ዴዚ የሚባል ጭራቅ ሰምተው አያውቁም። ጎረቤታቸው አብዮት ጠባቂ አለ። የጠላ ደንበኛቸው ነው። መሳሪያ አለው። የእሱን ስም መጥራት ጀመሩ፣ ግን የሚሰማቸው የለም። ድጋሚ እንዳይናገሩ በጣም አስጠነቀቃቸው። አባራሪዎቹ እዚሁ አካባቢ ደርሰዋል። ነገር ግን የት እንደገባ ጠፋባቸው። ሴትዮዋ የታዘዙትን ካላደረጉ ችግር ውስጥ እንደሚገቡ አውቀዋል። ጭራቁ አይለቃቸውም። ጭራቁን ሰዎች እያባረሩት ሊገድሉት እንደፈለጉና አምልጦ እሳቸው ቤት እንደገባ አውቀዋል። ጭራቅ ነው ብለው የገመቱትን ነገር ምናልባት አባብለው ለማስወጣት ጠላ ይፈልግ እንደሆነ በምልክት ጠየቁት። የምትፈልገው ይሄን ከሆነ ጠጥተህ ውጣ ለማለት ነው። ሴትዮዋ በቤታቸው ተጨንቀዋል። እዚያው ባሉበት ጋኑን እንደያዙ ለተወሰነ ጊዜ ተፋጠው ቁጭ አሉ። ጭራቅ ተብዬው አማርኛ አይችልም። ሴትዮዋም የጭራቁን ቋንቋ አያውቁም። ብዙ ከቆዩ በኋላ ለአይን ያስ ሲያደርግ ግራና ቀኙን አይቶ ፈትለክ ካለ ከጀርባው ሴትዮዋ ሲጮሁ ይሰማዋል። የሰፈሩ ሰው ሴትዮዋ አየሁት ያሉትን ጭራቅ ለማሳደድ ዱላና አካፋ ሳይቀር ይዘው ወጡ። ግን በየቦታው ፈለጉ። ተመልሶ እንዳይመጣ በራቸውን ጥርቅም አድርገው ዘጉት። ሰፈሩ ተሸበረ። ሁኔታውን ለአብዮት ጥበቃ አመለከቱ። ምሽቱን ጭራቅ ተብየውን በጠመንጃ እየታገዙ ፈለጉት። ይህ ሰው ዴዝመንድ ማርቲን ይባላል። ከቦብ ማርሊ ጋር በኪንግስተን የወጣትነት ጊዜውን አሳልፏል። ዴዝመንድ ጃማይካዊ የገሞራው ቡድን ተጫዋች ነው። ዴዝመንድ ረጅም፣ መልኩ ጠቆር ያለ፣ ጸጉሩ ቁንጥርጥር ብሎ ጢሙ ረጅምና ሹል ነው። ካድሬዎች ሳይቀር በዚህ ድብድብ መሃል ቢያገኙት በጥይት ይረሽኑት ነበር። በጠቡ ግርግር ተጠቅመው ሊጨርሱት ተዘጋጅተው ጠላ ቤት ተደብቆ አመለጣቸው። ዴዝመን ለገሞራው ክለብ መጫወቱን የመንግስት ሰዎች አልወደዱለትም። ጃማይካዊ ለሌላ ቡድን እንዲጫወት ተጠይቆ ለመጫወት ፈቃደኛ አልነበረም። አውራ ጎዳና የተባለ ቡድን ጠይቆታል። የአውራ ጎዳና መስሪያ ቤት ከከተማው ዳር አምስት ኪሎ ሜትር ይርቃል። የጃማይካውያን ቤት መስሪያ ቤቱ ፊት ለፊት ነው። አንዳንድ ጊዜ ጃማይካውያን ወደ ከተማ ሲመጡ የድርጅቱን ሰርቪስ ይጠቀማሉ። ይህ ሰው እነሱን አልፎና እምቢ ብሎ ከተማ ላለው ቡድን ሲፈርም ናፋቂ ኢሃፓ በሚል ካድሬዎች ይናገሩት ነበር። ንጉሱ ለጃማይካውያን የሰጡትን መሬት ወታደራዊ መንግስት ወረሰው። እነሱ የንጉሱ ደጋፊ ስለነበሩ ደርግን ለመቃወም ወደ ኢሃፓ አዘንብለዋል ስለሚባል በከተማው ካድሬዎችና አብዮት ጠባቂዎች ባይነ ቁራኛ ይጠብቋቸው ነበር። ዴዝመንድ ማርቲን የሚጫወተው በሻሸመኔ ከተማ ታዋቂና በሕዝብ ዘንድ ከፍተኛ ደጋፊ ባለው በገሞራው ቡድን ውስጥ ነው። በከተማው ያሉት ካድሬዎች ገሞራውን የኢሃፓ ስብስብ ነው ብለው ያምናሉ። ገሞራውን የሚቋቋመውና ለማሸነፍ አቅም ያለው ጥቁር አንበሳ የተባለው ቡድን ነው። የመኢሶን ካድሬዎችና አብዮት ጠባቂዎች ለጥቁር አንበሳ ቡድን ማድላት ጀመሩ። ሁለቱ ቡድኖች በመጋቢት ያደረጉት ጨዋታ በሰላም አላለቀም። ከጨዋታው በፊት በኳስ ስር የፖለቲካ ሽኩቻ አድጎ አይሎና በስሎ ለብጥብጥ ጨዋታው ነበር የሚጠበቀው። አንዳንድ ተመልካቾች በኳስ ሰበብ መንግስትና ካድሬዎችን ባሽሙር ከፍ ሲል በግልጽ መሳደብና መቃወም ጀመሩ። የተወሰኑ የገሞራው ደጋፊዎች ከጅምሩ ለጥንቃቄ በሚል ሽጉጥ ታጥቀው እስከ መምታት ደርሰው ነበር። ጥቁር አንበሳ አብዛኛውን ተጫዋች ከሐዋሳ ገዝቶ ነበር ያስመጣው። ከእርሻ ጣቢያና ከፖሊስ ያሰባሰባቸው ነበሩ። ገሙ የተባለው ከሐዋሳ የመጣ ኃይለኛ ተከላካይ ዴዝመንን እንዲይዝ ኃላፊነት ተሰጥቶታል። ገሙ መጫወት ብቻ ሳይሆን መማታትም ይችልበታል። ጨዋታው ውጥርጥር ብሏል። ዴዝመን ነገሩን እንዲህ ያስታውሳል። ወደ ሜዳ ስምንት ሆነን ነው የገባ ነው። አልተሟላንም። ከተማው በፖለቲካ ስለተወጠረ ብዙ ተጫዋቾች አልተሰለፉም። አስታውሳለሁ ዘውዴ መጥቶ ነበር። ለምን አትገባም ስለው የፖለቲካ ችግር እንዳለ ነገረኝ። ቡድኑ የኢሃፓ ነው ብለው ካድሬዎች ስለሚያምኑ ከጨዋታው ጋር በተያያዘ ሊያፍሷቸው እንደፈለጉ ነው የተረዳሁት። በረኛችን ተሾመ ስለቀረ ዳካ ነው የገባው። እንደተጀመረ አንድ ግብ አስቆጠርኩ። ወዲያውኑ ሌላ ኳስ አየር ላይ መጣ። በደረቴ አብርጄ ልሄድ ስል ገሙ ከኋላ መታኝ። እንደወደቁ ረብሻ ተጀመረ። ሕክምና እየጠበቅኩ ሳለ ይሄ ነገር በመምጣቱ ግራ ተጋባው። ወዲያው ዴዝመን አምልጥ፣ ሊገሉ ነው ሲሉኝ ብድግ ብዬ መሮጥ ጀመርኩ ይላል። ረብሻው እንደተጀመረ ከያቅጣጫው የመሳሪያ ተኩስ በመንጣጣቱ አካባቢው ተደበላለቀ። ወደ ሜዳው የመጣው ሰው ቀድሞ በፖለቲካ እሳት የተጫረ ሲሆን ድብድብና አጥር እየመዘዙ ያደርጉት የነበረው ክትክት ስያሜ ያልተሰጠው የጦር ሜዳ ትዕይንት ነበር። በጸቡ መሃል አንድ የገሞራው ተጫዋች ሊመታው ከመጣው ሰው ጋር ግብግብ ገጠመ። ተጫዋቹ ወርቁ ይባላል። ወርቁ ሰውየውን ምን ላይ እንደመታው ባይታወቅም ወደቀ። ሊነሳ ሲል አንድ ደጋፊ መጥቶ በጫማ ፊቱን ሲመታው ተጠቀለለ። ሰውየው ክፉኛ ተጎዳ። ተደብዳቢው ማንነቱ አልታወቀም፣ ግን ደጋፊ እንደሆነ ነው የተገመተው። በነጋታው ገበየሁ የተባለ የአብዮት ጥበቃ ሊቀመንበር መስሪያ ቤቱ ድረስ በመሄድ ወርቁን አጣው። የሕዝብ ደህንነት ጽሕፈት ቤት እንዲመጣ መልእክት አስቀመጠለት። ካድሬው ወርቁ እንደመጣ አናገረው። ጥያቄው ከሌላ አቅጣጫ ተጀመረ። ለምንድን ነው ጸጉርክን እንዲህ ያሳደግከው? አለው። ፈልጌ ነው። ወደዚህ ከተማ ለምን መጣህ? ለስራ። ከስራ ሌላስ? ምን ማለት ነው? አንተው ንገረን። አላውቅም። የፖለቲካ ስራ አለህ? የምን ፖለቲካ? የኢህአፓ። ተሳስታችኋል። ባለፈው ከሰው ተጣልተሃል። መቼ? ኳስ ሜዳ የረብሻው ቀን። አዎ። አንድ ሰው ደብድበሃል። መደብደብ ሳይሆን ሁለታችን ተደባደብን። ሰውየውን ፈልገህ ሄደህ መታኸው። እሱ ነው ሊመታኝ የመጣው። ታውቀዋለህ? አላውቀውም። እርግጠኛ ነኝ ታውቀዋለህ። እንጃ። አብዮታዊ ጓዳችን ነው። ለስርዓቱ ጥላቻ ስላለህ ነው ብለን አመን። በዚህ መንገድ አስቤ አይደለም። ለማንኛውም ከክለቡ ራቅ፣ ጸጉርህን ተቆረጥ፣ ከተማውን ልቀቅ። ለምን ለምን ብለህ አትጠይቅ፣ የታዘዝከውን አድርግ። ወርቁ አዲስ አበባ ለክብር ዘበኛ ነበር የሚጫወተው። ሻሸመኔ በዝውውር ነበር የመጣው። መብራት ኃይል ነበር የሚሰራው። ከሰው በጣም ተግባቢ ነው። ጎበዝ ኳስ ተጫዋች በመሆኑ የከተማው ሰው በጣም ያቀርበዋል። ከሚስቱ ጋር በጣም ነው የሚዋደዱት። ከስራ ሰዓት ውጭ አብረው ነው የሚውሉት። የየግላቸው ልብስ የላቸውም። አንድ አይነት ልብስ ነበር የሚያደርጉት። ካድሬዎቹ ካስጠነቀቁት በኋላ አንዳንድ ሰዎች ወርቁ ጋር እየመጡ ጥብስ ስለነከሱብህ ከተማውን ልቀቅ አሉት። እሱ ግን በቡድኑ የተነሳ ከህዝቡ ጋር ስለተሳሰረ የተጠየቀውን ማድረግ አልፈለገም። ድርጅቱ ወደ ወላይታ ሊቀይረው ቢፈልግም ፈቃደኛ ሳይሆን ቀረ። ካድሬዎቹ ደግሞ ገሞራውን ህዝቡን ስለተቆጣጠረባቸው አንድ ዘዴ ፈለጉ። ቡድኑን ማፍረስ፣ ገሞራው ላይ ፈንጂ ጠምደው የሚፈነዳበትን ቀን መጠበቅ ጀመሩ። በሌላ ቀን ተስፋና ገሞራው ተጫወቱ። ግጥሚያው የተወጣጠረና ጭቅጭቅ ቢበዛበትም ውድድሩ እንዳለቀ ተመልካቹ ተበትኖ የሁለቱ ደጋፊዎች መንደር ውስጥ በጣም ተደባደቡ። ጸቡ በኳስ ተከልሎ የፖለቲካ ልዩነት የታየበት ነበር። መንደርተኛው የተስፋ ደጋፊዎችን እያባረረ ደበደበ። ጉዳዩን ካድሬዎች ስለሰሙ አራዳ አካባቢ የነበሩትን የገሞራው ደጋፊዎች ቀጠቀጧቸው። ልዩነቱ በግልጽ እየሰፋ ሄደ። የፖለቲካ ልዩነቱም አፍጥጦ ወጣ። ከኳስ ጀርባ የመኢሶን ካድሬዎችና የኢሃፓ ሰዎች በግልጽ ይነቋቆሩ ጀመር። ካድሬዎቹ የኢሃፓ ቡድን ነው ብለው የደመደሙለት ገሞራው ነገር እየተሸረበበት ነው። የተወሰኑ ተጫዋቾችን በማሰርና በመግደል ቡድኑን ለመበታተን እቅድ ተነደፈ። ስለ ገሞራው ቡድን ለሻለቃ አሊ ሙሳ ሪፖርት ተደረገ። አሊ ሙሳ የሰማው ጉዳይ ቀይ የበራበት ነበር። በቀለ ሞላ ሆቴልና ሻለቃው ሰውየው ከሚያስተዳደሩት ክፍለ ሀገር ይልቅ ይችን ከተማ በጣም ይወዷታል። ሻሸመኔ ከደረሱ ቶሎ አይወጡም። ተዘዋዋሪ የደርግ አባልም እንደሆኑ ይነገርላቸዋል። ደርግን የተቀላቀሉት ከአራተኛ ክፍለ ጦር ሲሆን ክፍላቸው መገናኛ ነው። ሻለቃ አሊ ሙሳ ይባላሉ። በዋናነት የጋሞጎፋ አስተዳዳሪ ቢሆኑም መቀመጫቸውን ሻሸመኔን ላይ አድርገውታል። ከአርባ ምንጭ ወደ አዲስ አበባ ሲጓዙ ብዙውን ጊዜ ሻሸመኔ ያድራሉ። ወደ ከተማው ሲገቡ የማስጠንቀቂያ ድምፅ ይሰማል። ሻለቃ አሊ ያኔ መቶ አለቃ ሻሸመኔ ከተማ ለመግባት 10 እና 15 ኪሎ ሜትር ሲቀረው አንድ ላንድ ሮቨር ወደ ከተማው ቀድማ ትገባለች። መኪናዋ አናት ላይ የድምፅ ማጉያ ተገጥሞላታል። በከፍተኛ ድምፅ የፍየል ወጠጤ ትከሻው ያበጠ ልቡ ያበጠበት እንዋጋ ብሎ ለነብር ላከበት የሚል ሙዚቃ እያሰማች በከተማው ዋና ዋና መንገድ ትጓዛለች። ይህን ጊዜ የከተማው ሰው ጉዳዩ ምን እንደሆነ ያውቃል። መልእክቱ ገብቶታል። አሊ ስለመጣ በጊዜ ወደ ቤታችሁ ግቡ ማለት ነው። ሁሉም ወደ የቤቱ ይሰባሰባል። ከተማ ውስጥ አብዮት ጥበቃና ካድሬዎች ብቻ ይዘዋወራሉ። ሻለቃው አልጋ የሚይዙት በቀለ ሞላ ሆቴል ነው። ወደ ከተማው ሲገቡ በተደራጀ አጀብ በመሆኑ ጥበቃው ከፍተኛ ነው። አንዳንድ ሰዎች በመኪና ወደ በቀለ ሞላ ሆቴል እየገቡ ሳለ በሩ ጋር ሲደርሱ ጥበቃዎችን ሰውየው አሉ እንዴ ብለው ይጠይቃሉ። ዘበኞቹ አዎ ካሉ የኋላ ማርሽ አስገብተው ይመለሳሉ። ሆቴል ውስጥ አልጋ የሚይዙ ሰዎችም ቢሆኑ በቅድሚያ ጌቶች ይመጣሉ ብለው ይጠይቃሉ። እንደሚመጡ ከታወቀ እንግዶች ገብተው መኝታ አይይዙም። ግቢው ውስጥ ያሉትን መኪኖች ይወጣሉ። ሰዎችም በጊዜ ወደ ቤት ይገባሉ። ወጣቶችም ጥግ ይይዛሉ። በጥቅሉ ከተማው በፍራቻ ይዋጣል። አንድ ቀን ግን በጣም ድፍረት የተሞላበት ድርጊት ተፈጸመ። ጉዳዩን የሰሙ በጣም ተገረሙ። አሊ ከደፈረ ብለው አንሾካሾኩ። ሰውየውም ይቺን ይወዳል አሊ እስከ ማለት የደረሱበት ወቅት ነበር። ሻለቃው ስድስት ቁጥር አልቤርጎ ነው የሚተኙት። እሳቸውም ባይኖሩ ይህች ክፍል ማንም አያድርባትም። ነዋሪውም ሆነ የሆቴል ተገልጋዩ ይችን ክፍል ስለሚያውቅ መያዝ ይፈራሉ። ድንገት ሰውየው ከመጡ አለቀለት። አንድ ቀን እንዲህ ሆነ። ከአርባ ምንጭ የመጣ ሰው ነው። ሻሸመኔን ብዙ አያውቀውም። በቀለ ሞላ ሆቴል ሄደና አልጋ ተከራየ። ስድስት ቁጥር ተሰጠው። አላቅማማም። ከተማ ትንሽ ተንሸራሽሮ መሸት ሲል መጣ። ጥበቃውን ሰላም አለው። ዕቃም እንዲገዛለት ጠየቀው። ሱቁ በቅርብ ቦታ ነው። ዘበኛው ገንዘቡን ተቀበለው። ሰውየው ወደ ክፍሉ አመራ። ጥበቃው ዕቃውን ሲያመጣ የእንግዳውን ክፍል ስለማያውቀው የትኛው ክፍል ነህ አለው። ስድስት ቁጥር የመቶ አለቃ ክፍል። መቶ አለቃ የቱ? መቶ አለቃ አሊ አሊ ሙሳ? አዎ አሊ አሊ። ምን ነው ችግር አለ? እንግዳው ዕቃ እንዲገዛ የሰጠውን ገንዘብ ከጥበቃው ተቀበለ። ሆቴሉንም ለቆ ወደ ከተማ ሄደ። ሻለቃው እዚህ ሆቴል ሲመቱ ደንበኞች ይርቃሉ፣ ክፍል የሚይዙትም ምቾት አይሰማቸውም። እናም ስድስት ቁጥርን መሸሽ ነው። አዲስ አበባ ላይ መንቀሳቀስ ያልቻሉ የኢሃፓ አባላት ሻሸመኔ ነው የመሸጉት። የሰዳሞ በይነ ቀጠና ከወላይታ ወደ ሻሸመኔ ተዛውሯል። እዚህ ከተማ በተዋረድ ኢሃፓ ውስጥ ስልጣን የነበራቸው ሰዎች ይገኛሉ። ሻሸመኔና አካባቢዋ ለሚንቀሳቀሰው ጳውሎስ ሲርሳ ከአዲስ አበባ በኮት ልውውጥ አንድ ዕቃ በቀለ ሞላ ሆቴል እንደተቀመጠ መረጃ ይደርሰዋል። ጳውሎስ ይህን ዕቃ በጥንቃቄ ያለ ኮሽታ መውሰድ እንዳለበት ያውቃል። ዕቃው ለኢሃፓ በጣም አስፈላጊ ነበር። ከንግሌ ቦረና የጦር ካምፕ ውስጥ ዘመናዊ መሳሪያዎች ወደ አዲስ አበባ ይመጣሉ። ይሄ መሳሪያ ለደርግ አባላት የሚደርስ ነው። መረጃውም የተገኘው የደርግ አባል ከሆኑት የኢሃፓ ሰዎች ነበር። ሻሸመኔና አካባቢዋ ሳተና የኢሃፓ ስኳዶች ስላሉ ከነዚህ የተወሰኑትን ጳውሎስ መረጠ። ሽፋን የሚሰጥና ወታደሮቹን አፍኖ መሳሪያን የሚነጥቁ ሰዎች አዘጋጀ። ጳውሎስ እንዲህ ይላል። ከንግሌ ቦረና የጦር ካምፕ ውስጥ መሳሪያ ተልኳል። ይህንን መረጃ አዲስ አበባ ላይ ያሉ የኛ ድርጅት ሰዎች ያውቀዋል። መሳሪያው ምን አይነት እንደሆነ፣ መቼ እንደሚገባ፣ የት እንደሚቀመጥ ለኛ ተነገረን። በተደጋጋሚ መሳሪያ እንዲሰጠን ጠይቀን ነበር። የመሳሪያ ችግራችንን ለመፍታት ይህን ነገር መዝረፍ እንዳለብን መመሪያ ተሰጥቶናል። እኔም አስፈላጊ የሆኑ ሰዎችን አሰማራው። ሰዎቹ ብቃት አላቸው። መሳሪያው ስንት ቁጥር አልቤርጎ እንደሚቀመጥም ተነገራቸው። ዕቃው ግቢው ውስጥ ከፍተኛ ጥበቃ እየተደረገለት ነው። መሳሪያው መኝታ ክፍል አምስት ቁጥር ውስጥ ተቀምጧል ይላል። የኢህአፓ ስኳዶች ግቢውን በደንብ አጠኑት። አልጋ ተከራዩና ተገልጋይ መስለው ሆቴል ውስጥ ተንጎራደዱ። ችግር ቢፈጠር እንኳ በየት በኩል ማምለጥ እንዳለባቸው ማጥናት ጀመሩ። ሁሉን ነገር ጨረሱ። የመሳሪያ ጠለፋ የሚካሄደው ምሽት ላይ ነው። ከንግሌ መሳሪያውን ያመጡት ወታደሮች ከዕቃው አጠገብ እንዳይለዩ መመሪያ ተሰጥቷቸዋል። አንዱ ወጣ ብሎ በሩ ላይ ሲንጎራደድ፣ ሌላኛው ደግሞ ክፍል ውስጥ ይጠብቃል። ወጣ ገባ የሚሉት ወታደሮች ዕቃቸውን እየጠበቁ ቢሆንም ሆቴሉ በረንዳ ላይ ሆነው እነሱን የሚከታተሏቸው እንዳሉ አልተረዱም። ጀንበር አዘቀዘቀች። የመሳሪያ ጠለፋው ሊካሄድ ጨለማው ያስ እስኪያደርግ እየጠበቁ ነው። ድንገት መኪኖች ተተልትለው ገቡ። በፍጥነት ወታደሮች ወርደው አለቃቸውን አጀቡና ወደ ስድስት ቁጥር አመሩ። ሰራተኞቹ ሽር ጉድ ማለት ጀመሩ። ሆቴል ውስጥ የነበሩት ተጠቃሚዎች የስድስት ቁጥሩን ሰውዬ እንዳዩ የጀመሩትን ሳይጨርሱ ውልቅ ውልቅ እያሉ ሄዱ። ሰውየው ቦታቸውን ይዘዋል። አምስት እና ሰባት ቁጥር አልጋ የያዙት ኮሽታ ማሰማት የለባቸውም። በር ወይም ኮሪደሩ ላይ መዘዋወርም አይጠበቅባቸውም። ሲተኙም ጮክ ብለው ማውራት የለባቸውም። ይህን መመሪያ ከሰራተኞቹ ይነገራቸዋል። ሻለቃው ጸጥታ ስለሚፈልጉ ይላሉ። ግቢ ውስጥ ከነበሩት የኢሃፓ ስኳድ አንደኛው አሁን የገባውን ሰው አየው። በደንብ ያውቀዋል። የግቢው ንጉሥ ነው። ሻለቃው ባለበት ስርቆት ማካሄድ ቀርቶ እዚህ መገኘት አስቸጋሪ ቢሆንም ድርጅቱ ያዘዘውን ሥራ እስካልተሰረዘ ድረስ ይፈጽመዋል። ተፈላጊው መሳሪያ በሻለቃውና በወታደሮቹ መሃል ነው የሚገኘው። ነገሩ የዋንጫ መሰለ። ግቢው ጭር አለ። እንቅስቃሴው ረገበ። አካባቢው ከውስጥም ከውጭም ጸጥታ ላይ ነው። መሳሪያዎቹን የሚዘርፉት የኢህአፓ አባላት ወደ አምስት ቁጥር ተጠጉ። የሆቴሉ አስተናጋጅ መስለው በር አንኳኩ። ሻለቃው እንደሚፈልጓቸው ነገሩ። በሩ እንደተከፈተ ዘለው ገቡ። መሳሪያ ደግነው እናንተን አንፈልጋችሁም፣ ብትጮሁ ትሞታላችሁ፣ ከተባበራችሁ ግን ልጆቻችሁን ሄዳችሁ ትስማላችሁ፣ ካለበለዚያ አሏቸው። ወታደሮቹ ተደናገጡ። ትጥቃቸውን አስፈቷቸው። ከዚያም ሽጉጣቸውን እንደተቀበሏቸው አጠር ፈጠን ያለ ጥያቄ ተጀመረ። ሌላ መሳሪያ ይዛችሁ መጣችኋል? አሏቸው። ከየት? ከነጌሌ። እኛ እኮ ከአርባ ምንጭ ነው የመጣ ነው። እኛ ስለ መሳሪያ ነው የጠየቅናችሁ። መሳሪያ ከነጌሌ እንደመጣ አናውቅም። እኛ ግን መሳሪያ እንደመጣ እናውቃለን። እኛ ግን ከፈለጋችሁ የተቀመጠበትን እናሳያችኋለን። የት ነው? ቁም ሳጥን ውስጥ። ወታደሮቹ ላይ እንደደገኑባቸው ከነገሌ የመጣውን ዘመናዊ መሳሪያ አውጥተው ወሰዱ። ወታደሮቹ ከመሞት ይሻላል አይነት ምንም ሳይንቀሳቀሱ አስረከቡ። ወታደሮቹ እነዚህ ሰዎች የኢህአፓ ስኳዶች ናቸው ብለው አልገመቱም። ያሊ ወታደሮች የነጠቋቸው ነው የመሰላቸው። ጠላፊዎቹ መሳሪያውን ከወሰዱ በኋላ እኛን ተከትላችሁ እንዳትመጡ ብትነቃነቁና ለመጮህ ብትሞክሩ አሁን ካላችሁበት የከፋ ነገር ነው የሚገጥማችሁ። ለጥቂት ጊዜያት በር ላይ ሆነን እንጠብቃችኋለን በማለት ወጡ። ወታደሮቹ ከክፍላቸው ቢነቃነቁ እንደሚገሏቸው ስለነገሯቸው በሩን ከፍተው ጩኸታቸውን ማሰማት እንኳ አልቻሉም። ስኳዶቹ መሳሪያውን ይዘው ቀጥሎ ባለው በር ላይ ቆሙ። አንደኛው ልጅ ቅድም ወደ ግቢው ባጃቢ የገባው ሰው ማን እንደሆነ አውቋል። ጓደኛው ግን ይህን ልብ አላለም። ልጁ ለጓደኛው እንግባ እንዴ አለው። ወዴት? ስድስት ቁጥር። እዚያ መሳሪያ አለ? የለም። ታዲያ ለምን እንገባለን? ዋናውን ሰውዬ እንግደል። ማንን? አሊ ሙሳን። እሱን የመግደል ትዕዛዝ አለህ? የለኝም። ታዲያ ለአንተ ትዕዛዝ ተሰጥተው እንደሆነ ብዬ ነው። ድርጅታችን ለኔም ላንተም የሰጠው ትዕዛዝ መሳሪያ ይዛችሁ ውጡ እንጂ አሊ ሙሳን ግደሉ አልተባልንም። ግን ጥሩ አጋጣሚ ነበር። የድርጅት ትዕዛዝ አክብር። ተስማምቻለሁ። ሁለቱም ሰዎች ግቢ ውስጥ ካሉት ከሌሎች ጓደኞቻቸው ጋር መሳሪያውን ተከፋፍለው ፈጥነው መሳሪያውን ይዘው ከግቢ ወጡ። ይሄ ሁሉ ሲሆን ሻለቃ ሊሙሳ ከመኝታ ክፍላቸው አልወጡም። አጃቢዎቻቸውም በቦታው አልነበሩም። አሊ ሙሳ እዚያ እንደነበረና መገደል እንደነበረበት ይህን እድል ሳይጠቀሙ በመቅረታቸው አንዳንድ አባላትን አስቆጣ። ሰውየው በኢህአፓ አባላት ላይ እርምጃ እየወሰደ ባለበት ጊዜ እንደምን ዝም ተባለ የሚለው አነጋጋሪ ነበር። ይህን ማስፈጸም የሚችለው የመሳሪያ ዘረፋውን የመራው ሰው ነበር። ከስኳዶቹ አንዱ ሻለቃውን አመቺ ቦታ ስላገኘው ለመግደል ተዘጋጅቶ ነበር። ነገር ግን ሌላኛው ስኳድ ትዕዛዝ የተሰጠን መሳሪያ ለማውጣት ብቻ ነው በማለቱ ነገሩ ከሸፈ። ይሄ ጉዳይ መክሸፉ በኋላ እዚህ ከተማ ውስጥ በሻለቃው የተነሳ የሚከተለውን መዘዝ የተረዳ ሰው አልነበረም። ከጊዜ በኋላ እርምጃው ተወስዶ ቢሆን ኖሮ በሚል በከተማው ውስጥ ባሉ የሀፓ አባላት ላይ ቁጭት ማሳደሩ አልቀረም። የመሳሪያ ጠለፋውን የነደፈው ስኳዶችን የመደበው መመሪያ የሰጠው ጳውሎስ ለምን በሻለቃው ላይ እርምጃ እንዳልተወሰደ ሲናገር አሊ ሙሳ እዚያ እንዳደረ የታወቀው በኋላ ነው። መረጃ የለንም፣ ከበላይ ትዕዛዝም አልተሰጠንም። በዚያ ላይ መኖሩ እንኳ ቢታወቅ ጥናትም አልተደረገም ይላል ጳውሎስ። ያ እርምጃ ባለመወሰዱና እድሉን ባለመጠቀማቸው ይቆጨዋል። የቆጨው ከዚያ በኋላ ሻለቃው ከተማ ውስጥ የፈጸመውን ድርጊት ከተመለከተ በኋላ ነበር። ከበቀለ ሞላ ሆቴል የመሳሪያ ዘረፋ በተካሄደ በነጋታው ሻለቃው ወደ ፖሊስ ጣቢያ ሄዱ። ይሄ ከተማ የኢህአፓ ምሽግ ሆኗል ብለው ተናገሩ። ተቆጡ፣ ዛቱ፣ አስፈራሩ፣ እንተያያለን አሉ። ከአዲስ አበባና አሊ ከሚያዙበት ክፍለ ሀገር የተለያዩ ካድሬዎች ከተማ ውስጥ ተሰማርተው ማሰስና ማጥናት ጀመሩ። አንዳንዶቹ በየሆቴሉ ሻይ ቤት ውስጥ ሳይቀር ተቀጥረው በመስራት መረጃ እያሰባሰቡ ለሻለቃው ማስተላለፉን ተያያዙት። አንድ የተገነዘቡት ነገር ቢኖር ገሞራው የተባለ ቡድን ከተማውን መቆጣጠሩንና ሻለቃውን ከሚጠሉ ሰዎች የዚህ ቡድን ደጋፊና ተጫዋቾች ዋነኞቹ ናቸው ተባለ። ቡድኑ የኢህአፓን መዋቅር በተለያየ መንገድ ከተማ ውስጥ ዘርግቶ መንግስት የመቃወም ትልቅ ዝግጅት እያደረገ መሆኑን መደምደሚያ ላይ ደረሱ። የመሳሪያ ዘረፋው የዚህ ቡድን ተጫዋቾች እንዳከናወኑት ደርሰንበታል አሉ። በከተማው ውስጥ ያለው የኢህአፓ እንቅስቃሴ በድብቅ እያደገ ሄደ። ሻለቃውም እንደ በፊቱ ተዝናንተው ሳይሆን በከፍተኛ ጥበቃ ቀንና ሌቱን ወታደሮች ተከበው ማደር ጀመሩ። ከተማ ውስጥ አንድ እርምጃ መውሰድ እንዳለባቸው ይዝቱ ነበር። ባረፉበት ሆቴል ሳይቀር ሻሸመኔን ከኢህአፓ አጸዳለሁ በሚል ሳይቀድሙኝ ልቅደማቸው ዛቻ ያሰሙ እንደነበር ይነገራል። በእርግጥም ከመሳሪያው ዘረፋ በኋላ ሻሸመኔን ለማረፊያ ብቻ ሳይሆን ወጥመዳቸውንም በመዘርጋት የመሳሪያቸውን ቃታ ለመሳብ ተዘጋጁ። እርምጃ የሚወስዱበትንም መንገድ አዘጋጁ፣ ወጥመድም ዘረጉ። የሻለቃው ካድሬ ከተማው ውስጥ ያሉትን ተጠርጣሪዎች ማስለቀም ጀመረ። ያነጣጠረው ስፖርተኞች ላይ ቢሆንም አባወራና እማወራም አልቀረውም። የከተማው አብዮት ጥበቃዎች ሳይቀር ተጠሪነታቸው ለሻለቃው ካድሬ ሆነ። የአደኑ ዘመቻ ሊጀመር ነው። ከዚህ በፊት ሻለቃው ከተማው ውስጥ ግድያ ፈጽመው ሕዝቡን ጭጭ አድርገው ነበር። ያንን ለመድገም ተዘጋጁ። ያኔ ቀይ ኮፍያ ያደረጉትን ለቀሙ፣ ገደሉ። አሁን ደግሞ ቀይ ማሊያ ያደረጉት ላይ አነጣጠሩ።
Thank you. የባንዲራ ታሪክ በሀበሻ ምድር እንዲህ እንደ ዛሬው ዋጋው መስታ ሳይሆን እኩል ከራፊ ጨርቅ ለሀገር ክብር ሲባል ከባንዲራ በፊት ሰው ነበር የሚወድቅ። መሳፍንቱ በጎጥ ሸንሽኖ ከፋፍሎ የማሽላ ዳቦ ያረጋትን ሀገር ገብርዬ ሲለካት እንቅጯን ሁለት ክንድ በሆነች ባንዲራ ገጣጥሞ በማሰር አንድን ሕዝብ አንድ አድርጎ ማኖር እንደሚቻል ከተዋበች በቀር ሕዝቡም ሹማምንቱም ራሱ ቴዎድሮስን ከቶ አያውቅም ነበር። የዚያን ቀን ሌሊት ግን እንደ ነገ ጠዋት ደረስጌ ማርያም ላይ ንግስና ሊቀባ ክፉኛ ሀሳብ ይዞት እንቅልፍም እንደ ሰው ሙልጭ አርጎ ክዶት እልፍኝ ውስጥ ሆኖ ስለ አንዲት ሀገሩ ስለ አንዲት ወዳጁ ቋፍ ላይ ስላለች ለሀሳቡ ማሰሪያ አጥቶ እግር ተወርች እንዲህ ሲንጎራደድ ሌላኛ ወዳጁ የሴት ባለመላ ተዋበች አሊ ግን ልታነቃው አለች። ካሳ መከታዬ ሐሳብ ለምን ገባ አልልም የኔ አባት ቅድምም አየው ማዱን ስትገፋው አልዋጥህ ብሎ ባፍህ ሲንከራተት የጎረስከው ራት አውቃለሁ ጌታዬ የእንቅልፍህ የረፍትህ ያንጀትህን ጠላት ይችው ሀገርህ ናት። ደግሞ ምን አባቱ እንቅልፍህ ሲቅርብህ ወዴት ታውቀውና እጣህን የማንቃት አድርጎት ሲያበቃ ምንም ታርፈዋለህ? ይኸው ጎበር ካደል ሀገር ስታቀና እንቅልፍስ ሲቀርብህ ወዴት ታውቀውና ቁስሉን ነካችበት፣ ብሶቱን፣ ልፋቱን፣ መከራውን አልፋ ህልሙን አየችበት። ካሳ አንገቱን ደፋ፣ እሷ ፊቷን ዞረች። እንዲህ የሆነ ዕለት ከሱና እሷ በቀር በአድ የማያውቃት የአይኑን ገደብ አልፋ የምትፈስ እምባ አለች ያችን እምባ አለች እንግዲህ አለመይሳው እንግዲህ በኔ ልፋትና በኔ ድካም ሳይሆን በእግዚአብሔር ይሁን ማለት ለዚህ ማረግ መርቶ ሰጠኝ ይሄ ሹመት። እኔ ስሰነዝር እሱ ከኔ ቀድሞ ባላንጦቼን እየጣለ ወሰኔን እያሰፋ የታጠቅ ጉልበት እንደቻለ ሞገሴን እያገዘፈ እንደ ልቤ መሻት እርከኔን እያከለ እግዚአብሔር ይመስገን ይሄው ለዚህ በቅቻለሁ። ተመስገን ከማለት ውጭ ለስለት ከፍለውስ ምን የከበረ አስገባለሁ። ግን አለመይሳው ግን ነገ ማለዳ ቅባቱን ተቀብዬ ዘውዴን ስደፋ ህዝቡ ይጠብቃልና እገባለት ቃል ኪዳን ፈቅደህ ስጠኝ ስለው ይችን ትልቅ ሀገር ምን ይዤ ልማልለት? ምን ጨብጬ ልቁረብለት? ምንስ ብዬ ልናገር? እስኪ መላካለሽ ተዋቦ ካንቺ እንኳን ልበደር በማተብ እንዳልምል የባለሌጣ አንገቱ የእስላሙ ምናት ይች ሀገር በጊዮን እንዳልምል ኦሞ፣ ጉደር፣ አዋሽ፣ ቦርከና፣ ባሮ፣ ተከዜ፣ ጉማራ በይው ሎጊያ ሁሉም ገንዘቧ ነው። የትኛው ተየቱ በልጦብኝ በየትኛው ልማልላት ለኢትዮጵያ ሽናሻ፣ ጋምቤላ፣ ኦሮሞ፣ ጉራጌ፣ አገው፣ ወላይታ፣ ትግሬ በለው አማራ በምድሯ የተቀነበበ ሁሉ በስሟ ነው የሚጠራ። አለች ተዋቡ አሁን እስላም ስትል ሸማኔው ትዝ አለኝ እጀ ወርቅ የሚሉት አህመድ የቦጋለ በልተሎ በልካሳ አሽከር አስጠራልኝ ገብርዬ ታለ ገብርዬን አስጠራው እሱ ነው የልቤ ሲጋልብ የሚለብስ ከጎህ ቅዳጅ በፊት መልእክቴን ይዞልኝ ከደጁ የሚደርስ ካሳን ግራ ገባው ግን አይጠይቃትም አምስት ስድስት ጊዜም እንደዚህ አዋክባው እሷው ነድፋ እሷው ባስታ እሷ አብርታ እሷው ፈትላ ባመጣችው ሀሳብ ባሳየችው መላ ብትንትን ሀሳቡን ገጣጥማ ስትሰፋው አይቷልና ባይኑ ለምን ማለት ትቶ እንዴት ማለት ትቶ ገብርዬ ይጠራ አለ ወዲያው ነው ገብርዬ ከታንጉት ሙቅቅፍ በውድቅት ተላቆ ከነጋሻ ጃግሬው ገና እንደደረሰ እሰይ የኔ አንበሳ ስትለው ተዋበች ገና እንኳን በወጉ የወጉን እጅ መንሳት ሰጥቶም አልጨረሰ እሰይ የኔ አንበሳ እንተፊች ምራቅ ምድር መጥቷት ሳትከር ስትገሰግስ ሄደህ ደገኞቹ መንደር አህመዴ ለሚባል እጀ ወርቅ ሸማኔ ቃሌን ቃል ሳትጨምር እንዲህ ብለህ ንገር በአገር ሰማይ ስትፈልቅ የቅርቡም የሩቁም እኩል እንደሚያያት የማርያም መቀነት በዚህ አረንጓዴ ቢጫ ቀይ ጥለት አንተ ስትለካት ሁለት ክንድ የሆነች ጥብቅምት ባንዲራ ውብኛ አርጎ ሰርቶ ነገ ማርያም ድረስ ይዟት እንዲመጣ አጥብቀህ አርቀህ ንገረው አደራ በማለት ተዋበች። ግብጦች ለእጅ መንሻ ከላኩላት መሃል የሐር የሆነውን ጥለት ጥድፍ ብላ ለገብርዬ ሰጥታው እሱም ጥድፍ ብሎ ከነጀሌዎቹ ከወጣ በኋላ ካሳ ፈገግ አለ። የጥድፈቷ ምስጢር ቋጠሮ ተፈቶ ብትንትን ሀሳቡን ባንድ ስለዋለ ካሳ ፈገግ አለ። ስምንት መቶ አርባ አምስት ዓመተ ምህረት የተራራዋ አናት ገና ሳይላቀቅ ከአድማስ ጥቁር እግር በአህመድ አማርኛ ሰማይ ሳይቀላ በአግባቡ ሳይፈጅር አህመድ የቦጋለ የንጋት ስግደቱን አሰላምቶ አብቅቶ ልክ ፊቱን እያበሰ ፊት አውራሪ ገብርዬ ከነጀሌዎቹ ደጁ ላይ ደረሰ። የፈረሶች ኮቴ ደጅን ሲረመርም የሰማው አህመዴ ልቡ ድንግጥ አለ። እንዲህ በማለዳ የሚደርስ ደጅ መርዶ ነጋሪ ነው። ደግሞ ማን ተለየኝ? የትኛው ዘመዴ ከቱን ያዘን ዳር እንዴት አደራችሁ? ይህን ድምፅ ያውቀዋል። ይበልጥ ተሸበረ። ምላሽም አልሰጠ፣ በርም አልከፈተ። ድርቅ ብሎ ቆሞ ወይ ወንድሜን አለ ክተት ሲባል ከቶ ከመይሳው ጋር አብሮ የዘመተ አንድ ወንድም ነበረው። ያ ወንድሙ ሞተ። ቤቶች ገብርዬ ጥሪውን እንዲህ ሲደጋግም ገፋ አድርጎ ወጥቶ የጎጆውን ግርግም ድሮ አውቄዋለሁ ድሮ አውቄዋለሁ ለደግም አልነበር አደባባይ ቆሜ ሸማ ሳውለበልብ ያየሁት በህልሜ ወይ ወንድሜ ወንድሜ የለ እንደሱም አደል ገብርዬ አቋረጠው ተዋበች ልታን ነው አረንጓዴ ቢጫ ቀይ ጥለቱን ሰጠው አስከትሎ ደግሞ ቃሌን ቃል ሳትጨምር ያለችውን መልእክት ቃሏን ቃል ሳይጨምር ረግጦ ሲነግረው የመናሙ ተፍሲር ብስራት ሆኖለት እጀ ወርቅ ደስ አለው አለም እንዴት የአንድ እናት ሆድ አንድ ላይ ያበቅላል አንድ ደህና አንድ ጠብ ብረገም ነው እንጂ ክተት ሲል ከትቼ እንደዚያ ወንድሜ ከመይሳው ጋር ጎኑም አልሰለፍ እየቆጭ ነበር። ይኸው ዛሬ ግና አላህ ያለለታ ለሀገር ስራ ሲለኝ ረብ ያለው ስራ ያውም የመይሳውን ያውም የኢትዮጵያን ያውም የሀገሬን ባንዲራ ያውም በእኔ ጥበብ ያውም በሰው እጆች ከሰውም በእኔ እጆች በሸማ እንድሰራ ታሪክ እድል ሰጠኝ። ብሞትም አይቆጨኝ ከዚህ በኋላ። አህመዴ ሸለለ፣ አህመዴ ፎከረ፣ በደስታ ሰከረ፣ በደስታ ለቀሰ። ሩጦ ቤቱ ገባ። ሶስቱንም ልጆቹን ሚስቱን ቀሰቀሰ፣ ነገራት ለሚስቱ ከምርጥ ዘሃ መሃል ምርጡን ዘሃ መርጣ እንድታቀርብለት ቶሎ ብላ አዝልታ አዘዘ። ልጆቹን ቱባ ተከፋፍለው ከእያንዳንዱ ጥለት አስር አስር ቀለም እንዲያዳውሩለት ሶስት ሰዓትም አልፈጀ። መቀነት ሸማቀው ከኖረበት ወርዶ ዝግዛው ተቋጥሮ ጥለቱ ተጥሎ ድምድሙ ተመቶ ባንዲራው ሲቆረጥ ሶስት ሰዓትም አልፈጀ። ፈቅሮ ከጋጥ ወጥቶ በጌት ተሸልሞ አህመድ ተመሚሱ ጋማው ላይ ወጥቶ እሱ ሲኮለኩል በቅሎው ኑሮ ሲሮጥ ሲሮጥ ሲሮጥ ደረስዬ ማርያም ላይ ደርሰው ፎጣው ሲቀልጥ እዚያ መሃል አልፈው አህመድ ለመይሳው ባንዲራውን ሲሰጥ ሰዓትም አልፈጀ። መይሳው ደስ አለው። የወርዱ ምጣኔ፣ የጠርዙ ጥብቅነት፣ የጥለቱ አጣጣል ጥበቡ ደነቀው። ተባረክ እጅን ቁርጥማት አይንካው በሆዱ መረቀው። ካካ ዞሮ ሄደ። አህመድ ተጣራ። መይሳው ዞር አለ። ባንዲራው ሲሰራ ተርፎ ስለነበር ብዙ የሐር ጥለት ከአቁማዳው አወጥቶ እሱን ዘረጋለት። ካሳ የዚህ እንዳ ሰው ፍጹም ታማኝነት ገራገር ልቦና ባስተዋለ ጊዜ የጎንደር አዝማሪ አቀነቀናትን በልቡ እያዜማት በልቡ ያላትን ያችኑ ምርቃት ተባረክ እጅህን አይንካው ቁርጥማት በአፉን ደገማ የጎንደር አዝማሪ በና አህመዴ ዘመን እስላም አልኩሽ እንጂ እጁ የሚታመን ሸማኔማ ሞልቷል ደግሞ ለመሸመን ይል ነበር።
ከመጻሕፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ረሃብ ስንት ቀን ይፈጃል? ረሃብ ቀጠሮ ይሰጣል?
ወይስ ቀን ቆጥሮ ይፈጃል?
የሆድ ነገር ሆድ ይቆርጣል ይባላል፣ ድሮ ይባላል፣ ይዘለዝላል፣ ይከትፋል።
ብቻ እስከሚጨርስ ድረስ ሆድ ለሆድ ጊዜ ይሰጣል። ወተት አንጀት ነጥፎ ሲላ ሆድ ዕቃ ደርቆ ሆድ ሲራብ ተሟጦ አንጀት በአንጀት ሲሳብ የጣር ቀጠሮ ስንት ነው ለሰው ልጅ ሰው ለምንለው
ላይችል ሰጥቶት ለሚያስችለው ስንት ቀን ነው ስንት ሌት ነው
የማዕዱ ወዝ ሳታጥጥ አድባሯ አብዳ ሳትፈረጥጥ ጥንብ ሳይተርፋት ሜዳ አይጥ የቤት ድመት ሳታማምጥ
በእመቤቷ አስከሬን ብካይ እሷም ዋይ አንጀቷም ዋይ ዋይ ውሻውም በጌታው ስጋ ላይ ቸነፈር በጣለው ሲሳይ አይ ስንት ቀን ትሆን የራባ ዋይ
እስቲ እናንተ ተናገሩ ተርባችሁ የምታውቁ
ከቸነፈር አምልጣችሁ ተርፋችሁ እንደው ሳታልቁ ትንፋሽ ቀርቷችሁ እንደሆን ያስችላችሁ እንደው ጥቂት ቀጠሮ ይሰጣል እልቂት
ስንት መዓልት ስንት ሌሊት
ጥንባንሳው ሳይወርድ በፊት ሳይሞጀረጣችሁ ጥፍሩ
በጣረ ሞጣ አክናፋቱ አንዣቦ በመቅሰፍት እግሩ
አንደበት ተርፏችሁ እንደው ሳትነግሩን ከምትቀሩ ካስቻላችሁ ተናገሩ።
ቆሽት ሲቃው ሳያጣጥር ሰቀቀኑን ሳያጋገል
እስትንፋስ ስለምን ሳትል ቀጠሮ ይሰጣል ረሃብ ለስንት ቀን ለስንት ያህል
ስንት ሰዓት ነው የራብ አቅሙ
ለእኔ ቢጤውማ ትርጉሙ የሁለት ፊደል ድምፅ ነው ራብ የሚሉት ከነስሙ
እንጂ የኔ ቢጤውማ የታው ቆጠባ አይሆንማ
ብቻ ሲነገር ይሰማል ይህንን ሁለት ፊደል ቃል
ቃሉማ ያው በዘልማድ ይነገራል ይለፈፋል ይተረካል፣ ይዘክራል፣ ይደጋገማል፣ ይተቻል።
እንጂ እንኳን ጠባዩንና የራብ ዕድሜውን የት ያውቃል
እና የምታውቁ ነገሩን እውነት ራብ ስንት ቀን ፈጃ
በጣራ ፋፍ ላይ ያለ ሰው ራብ እንዴት ነው የሚያዛልቅ
ለስንት ቀን ቅን ይሰጣል አንደበትህን ሳይሸመቅቅ
ሸረሪት በልሳንህ ላይ የድር ትብትቡን ሳይሰራ ቁራና ቀበሮ በቀን ከቀይህ ድባብ ሳይደራ
ቅን ባንሳ ሊጭር ሳይመጣ ቅን ቦርሽ ከጎጆ ሆጣራ
እንደ ፍካሬ ኢየሱስ ቃል በጣር መጽሐፍን ሳጠራ
አንደበት ሳለህ ተናገር የምታውቅ የራብን ነገር
አስከሬንህ ከየጥሻው ተርፎ እንደው ሳይቀረቀር ስንት ደቂቃ ስንት ፋታ ቀጠሮ ስንት ትንፋሽ ነበር
ቆሽታሮ ሳይፈረፈር ትናጋህ በድርቀት ንዳድ ጉሮሮ ሳይሰነጠር
የሆድ ነገር ስንት ያቆያል ቀጠሮ ይሰጣል እልቂት ስንት መዓልት ስንት ሌሊት
ስንት ሰዓት ነው ሰቆቃው ስንት ደቂቃ ነው ጭንቁ እስቲ እናንተ ተናገሩ ተርባችሁ የምታውቁ
ስንት ያቆያል ስንት ያዘልቃል እውነት ረሃብ ስንት ቀን ይፈጃል ስንት ያቆያል ስንት ያደምቃል
እውነት ረሃብ ስንት ቀን ይፈጃል